ብርሃነ ሕይወት ቤት አቡነ ኢየሩሳሌም ቧ ቦአ ዋናው ቦአ ኢየሱስ ኢየሩሳሌም ዋናው ማለት ነው። ቦአ ኢየሱስ ኢየሩሳሌም ወተቀበ ወተቀበልዎ ሕዝብ ሕዝብ ብዙሃን መጽሔቱ ማዘዋወር ነው። መጽሔቱ ቦአ ኢየሩሳሌም ኢየሱስ የሚለው መጽሔት ነው ዋናው። ቦአ ኢየሱስ ኢየሩሳሌም ወተቀበልዎ ሕዝብ ብዙሃን ዘይብሉ ወሳይና በአርያም ሰላም በምድር ስብሃት በሰማያት